ሄሎ
ሄሎ ወይ ሰላም ነው አለን ሰላም ነው እንደምን ነህ
አለ
ዘጠና አምስት ላይ ተደውሎብኝ ነበርና መልሼ የደወልኩልህ
okay ባጃጅ ምናምን አለ እናንተ ጋር አለ አዎ በ electrical የሚሰሩ ባጃጆች እ፣ ቤንዚን አለ የለም
አይ በቤንዚን የለም እኛ ጋር በ electrical ብቻ የሚሰሩ ናቸው ስንት ለለቀት
እ፣ ሶስት ሰው የሚጭነው ስድስት መቶ ሀምሳ ሺህ ብር ነው
ሶስት እና አ፣ የሶስት አ- የሶስት ዓመት guarantee እንሰጣለን ለባትሪው
እሺ
ፈልገህ ነው ስንት ሰው የሚጭነው ነው የፈለግከው አንተ ከዛ በላይም እኮ አለ እኮ የሚፈልግ ከፈለግ አለ ግን ያው እኔ ያለ በቤንዚኑን ፈልጌ ነበር ቤንዚኑ እሺ አይ በቤንዚን የለም አሁን በቤንዚን በኤሌክትሪክ አይሻልም ይሻላል እሱማ ዳገት እንትን እዚህ አዲስ አበባ ላይ ስለተከለከለ
okay አዲስ ለክፍለ አበባ አ- ለክፍለ ሀገር አይሆንም
ለክፍለ ሀገርማ እንደውም ለክፍለ ሀገር እኮ ነው የሚሆኑት እነኝህ
አይ ዳገት ዳገት አይወጡም ዳገት አረ ለምን አራት ሺህ ዋት እኮ ነው ያለው እኮ
ይወጣሉ ዳገት በደንብ ነው የሚወጡት።
እሺ ይሄ ስልክ ቋሚ የናንተ ስልክ ነው አዎ እና በደወልክበትን ደወልክ መ- መጀመሪያ በ- በዘጠና አምስቱ አ፣ ደውልልኝ ችግር የለውም። ይሄ መስመር ስልክ ስለሆነ maybe ላታገኝ ትችላለህ።
እሺ እሺ